ሄሎ ሄሎ ጤና ይስጥልኝ እግዚአብሔር ይመስገን።
ከቺፕቺፕ ነው የደወልኩሎት።
እሺ ዛሬ የተቀበሉት order አለ?
አለ ግን እሺ አዎ።
እሱ ቢሮ ነው ያለ። እኔ ቤት ገብቻለሁ፣ ግን መጠ- እሄዳለሁ አሁን okay product ኡን check ያርጉትና ይመስለኛል ኮድ የሉትም አይደል?
ኮድ ምናምን አላውቅም። እንግዲህ እኔ አዲስ ነኝ።
okay ችግር እንትኑ።
የለውም በቃ እ።
ኮዷ የምትገኘው አፕሊኬሽኑ ላይ ገብተው orders የምትላለች okay እ፣ ከእሷ ላይ to receive የምትላለች recei- እዛ ውስጥ ኮዷ ባለ አራት ዲጂት ከስር ኮድ ናት?
ከስር አለች።
አዎ በየ order ኡ ስር አራት አራት digit ኮድ ነች okay ሰላሳ ዘጠኝ ምናምን የምል አለ።
አራት አራት አዎ በየ product ኡ ስር አለች እሷ ነች የተለያየ ነው በየ product ኡ አንድ አዎ፣ አይደለም ማለት በየ product ኡ ይለያል አዎ okay በቃ ችግር የለ- እኔ እሰጠዋለሁ ለአሁኑ ችግር የለውም እርስዎ ግን ሙሉ እቃ በትክክል መቀበሉትም ኮ- check ያድርጉና እሺ ይንገሩ ለኔ በቃ check አድርጌ ልደውልልህ።
አዎ አዎ ግዴታ እቃውን መቀበሉትን እርግጠኛ መሆን ስላለብን አ በቃ እንደዛ check ያድርጉና ያሳውቁ በቃ እሺ ደውላለሁ። በቃ ከሰላሳ ደቂቃ ምናምን በኋላ እሺ ችግር የለውም እሺ እየሄድኩ ስለሆነ እሺ እሺ መልካም ቀን እሺ እሺ እሺ